Hello ጤና ይስጥልኝ ChipChip
ሰላም ሰላም
information በደንብ ለመጠየቅ ነበር ደውዬ ነበር፣ ግን app ኡ ላይ ትንሽ ግራ ገባኝ እና እሺ ለማዘዝ ምናምን ሌላ በደውሎ ማዘዝ ምናምን አይቻልም?
አይቻልም። እዛ app ኡ ላይ ነው order ማድረግ የሚችሉት።
እሺ እንዴት ነው ማዘው? ሳዘው
አው- አውርደውታል አይደለ? ChipChip ን አውርጄዋለሁ ከዛ ካወረዱት በኋላ እዛ ላይ የተለያዩ item ኦች አሉ።
አሉ ከዛ የሚፈልጉትን item ይመርጣሉ።
መረጥኩሽ።
ከዛ create group የሚል ይመጣል።
እሺ ከዛ እሱን ይጫናሉ። እ- ከዛ በኋላ proceed የሚል ይመጣል።
እም?
proceed proceed እሺ አዎ። ከዛ እሱን እሺ።
ይጫናሉ።
እም።
ከዛ የሚፈልጉትን የኪሎ መጠን ያስመርጦታል። minus plus አለ።
Okay ከዛ እንዴት ነው ወደ group share የማደርገው?
እሱ group ኦች እንዴት ነው መጨረሻ ላይ ነው የማስገባው?
የሚሆነው።
ልክ እኔ ገዝቼ እኔ purchase ካደረኩ በኋላ አዎ ልክ በቃ ይሄ አሁን ከእሱን የኪሎ መጠን ይመርጣሉ። ከዛ location ያስመርጦታል። እቺ free delivery የምትለዋን on ያድርጓት መጀመሪያ። ከዛ location ይሞላሉ። home ከሆነ home፣ office ከሆነ office። ከዛ በኋላ ያው ክፍያ ነው። ክፍያው ደግሞ በቴሌ በቴሌ- በቴሌ ብር አዎ፣ በኢትዮ በኢትዮ ቴሌኮም የለም፣ አዎ፣ ከዛ- በ- በንግድ ባንክ የለም።
የለም አሁን ለጊዜው በቴሌ ብር ነው እያስከፈልን ያለ ነው።
መቶስ መግዛት ይቻላል።
አይቻልም።
ምን ይመጣልን? ውስጥ ዕቃ ጥራት አለው?
አዎ ጥራት አለው። maybe product ኡን ሲቀበሉ አይተውት ደስተኛ ካልሆኑ ለእኛ በዚህ ስልክ ይደውሉልናል። ከዛ እኛ በንጋታው ሌላ ተቀያሪ እንልክሎታለን ቆንጆ ነገር ማለት ነው።
አሁን ሽንኩርቱ ምናምን like ደረቅ ነው ምናምን እንዴት ነው?
አዎ ደረቅ ነው፣ ቆንጆ ነው።
ደረቅ okay። እሺ በቃ እሺ እሺ፣ እናመሰግናለን። መልካም ቀን